ጤና ይስጥልኝ።
ጤና ይስጥልኝ።
አብሮ ይስጥልን።
እሸቱ Donkey Tube ፕሮግራም ትመበያ ነው።
አዎ Donkey Tube ነው። ምን ልርዳዎት?
እሺ እኔት እኔ የአልጋ ቁራኛ በሽተኛ ነኝና ድጋፍ ፈልጌ እንደው የሚረዳኝ ነገር ካለ ብዬ ለማወቅ ፈልጌ ነው።
እሺ እ፣ ከይቅርታ ጋር አሁን ላይ እ፣ ለእርዳታ ጉዳይ ለበጎ አድራጎት ጉዳይ መመዝገብ አቁመናል። እጃችን ላይ ከአንድ ሺህ በላይ ከአንድ ሺህ እስከ አንድ ሺህ አራት መቶ የሚደርሱ ግለሰብም ተቋማትም አሉና እነሱን እስከምናስተናግድ ድረስ ለጊዜው መመዝገብ አቁመናል። እ፣ ማስታወቂያ ስናወጣ መመዝገብ ይችላሉ። እጃችን ላይ ያሉትን ስንጨርስ ማስታወቂያ እናወጣለን።
እሺ እቴ፣ እሺ እሺ እሺ እሺ፣ እሺ፣ አመሰግናለሁ። ሰላም ያዋሉ። እሺ።
እሺ፣ ሰላም እሺ።